ስዕል 39 በስዕሉ ላይ የምንመለከተው ዛፍ ፍሬ እንዳፈራ ሁሉ አማኝም የመንፈስ ቅዱስ ፍሬ ያፈራል። ኢየሱስ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። በእኔ የሚኖር እኔም በእርሱ ብዙ ፍሬ ያፈራል ብሏል። የእግዚአብሔር ቅዱስ መንፈስ በሕይወታችን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነትና ራስን መግዛት ሊያፈራ በውስጣችንም በመኖር ይሰራል። የዛፉ ቅርንጫፎች ፍሬ ባያፈሩ ተቆርጠው ይጣሉና ደርቀው ይነዳሉ። የኢየሱስ ተከታዮችም ብዙ ፍሬዎችን ማፍራት ይገባቸዋል። ይህም የሰማዩ አባታችንን እግዚአብሔርን ያስከብራል።